ኮሊንግ ግራማዳ አሪስቶቴል ስርጉት ስፒኪንግ።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን አለን እግዚአብሔር ይመስገን። ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ይኖራቸዋል።
ይጠብቁኝ መስመር ላይ እሺ Os nossos hotel representantes estão atualmente a ajudar outros chamadores. Por favor, mantenha e nós responderemos a sua ligação assim que possível.
ኤደን ስፒኪንግ።
ሰላም ጤና ይስጥልን።
አብሮ ይስጥልን።
እ፣ ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ይኖራችኋል?
የለንም መቶ ሀምሳ ድረስ የሚችል ነው ያለን።
okay እሺ thank you መልካም እሺ።
welcome